ሄሎ ሄሎ
ሄሎ ጤና ይስጥልን። ቤት ቤት ነው።
አቤት።
ቴ- ቴሌግራም ላይ እያወራህን ነበር አይደለ?
አዎ ሻፊ ሻፊ ነው አይደለ ስምህ?
ሻሻሻ
እሺ አንድ ጨዋታ postponed ሆኗል ሻፊ እና ስለዚህ ጨዋታው እስከሚካሄድ ሀያ አራት ሰዓት እስከሚሆን ድረስ መጠበቅ አለብህ። ብሩ እንዲገባል ወይም እ, ይታወቃል ጨዋታው ከሀያ አራት ሰዓት በኋላ ከሀያ አራት ሰዓት በኋላ ይታወቃል ጨዋታው ማን እንደሚያሸንፍ ወይም ደግሞ ላይጫወቱ ላይጫወቱም ይችላሉ። ጨዋታውም ሊካሄድ ይችላል። ስለዚህ ሀያ አራት ሰዓት መጠበቅ አለብህ። እሺ
ግን አይጫወቱም እሱ እኮ ቀረ። በቃ እነሱ በቃ respond አድርገ በቃ አይጫወቱም እነሱ እኮ እኮ postponed ሆነ ማለት ተራዘመ ማለት ነው። ቶ አይጫወቱም አዎ።
ወይም ጨዋታው ቀርቷል የሚባለው ውሳኔ ከሀያ አራት ሰዓት በኋላ ነው የሚታወቀው። እሺ ውሳኔውን አይ፣ ለማወቅ እነሱ ደግሞ የሚጫወቱም እሱ ውሳኔውን የሚጫወቱት ለማወቅ ደግሞ ደግሞ በቃ- አይ ይኸውልህ ስማኝ፣ hello እሺ
እስከሚጫወቱ ጠብቅ ሳይሆን ይኸውልህ በሀያ አራት ሰዓት ውስጥ ጨዋታው ሊካሄድም ይችላል፣ ካልተካሄደ ደግሞ void ሊሆን ይችላል። እሺ እሺ ስለዚህ እሺ እጠብቃለሁ።
ስለዚህ ኢንሻአላህ።
ሀያ አራት ሰዓት ጠብቅና ውጤቱ የምናውቀው ያኔ ነው። እሺ
እሺ አመሰግናለሁ። ምን ምናልባት አይረሳ ካል ካልገባም ደግሞ ደውላለሁ።
ትና ችግር የለውም። እሺ መልካም ቀን። እሺ እሺ በጣም አመሰግናለሁ። እሺ ችግር የለውም። እሺ እሺ እሺ እሺ